ጤና ይስጥልን ቤተሰቦች ለሬት ላይ የምንረዳው
አሁን እያወራን አጋጣሚ ተቋርጦ ነው። ሙሉ ሰው ነኝ። ቪዲዮ ልኬ ነበር ቼክ አድርጉ ብዬ ነው።
ሙሉ ሰው
አዎ ኤጀንት ነኝ።
እሺ ምዕራ- አ, ምዕራፍ
አቤት
የት ሌላ።
የት አካባቢ ነው ሾ?
ምዕራብ አባያ።
እሺ check እናደርገዋለን እያየን ነው።
እሺ እሺ፣ አይ አትዝጊና ንገሪኝ። አይ የሚጎል ነገር ካለ ብዬ ነው።
እሺ የተላኩልን ሁሉንም ለጥፋል አይደለ?
አዎ አስራ ሁለቱንም እንትኖች አዎ አዎ አንድ ላይ ሶስት በሶስት በሆነ እንትን አንድ ላይ print አድርጌ ለጥፌያለሁ።
አዎ እ, አይ ልክ ነው ያኛውንም
ልክ በቃ ነው።
አይደል?
አዎ በቃ
በቃ እሺ፣ እሺ አመሰግናለሁ።
እሺ